የሆነ ጨዋታ ነበር ቦነስ አለቀቅልን።
እሺ ማሸርኩት ንገሪው። ሄሎ ድምፆ ስርቋል። ሄሎ
ሄሎ እሺ ንገሪኝ።
አስራ አራት አስራ አስራ አራት ሰላሳ አምስት
ሰላሳ አምስት ሰማንያ ሶስት ሰባ አራት ሰማንያ ሶስት ሰባ አራት አንዴ ቆይ check አል- check ላድርግሎት። መስመር ላይ ጠብቁኝ።
እሺ
እሺ ምን ነበረ? reload አድርጌሎታለሁ። lost ነው ቲኬቱ። አይተውታል?
ሎስት ነው እንዴ?
አዎ ኦክ- ኦኬ ኦዱ በአንድ ነው ደኩዬ ነው አስራ ሶስት ወር ስለሆነ ነው አይደል?
አዎ ከሀያ በታች ነው። ዱ ለዛ ነው።
ኦ- ኦኬ ቴንክ ዩ እናቴ እሺ ቴንክ